ሄሎ፣ ሰላም ነው?
ጤና ይስጥልኝ። ሀሚድ ነኝ መርዳ።
በዚህ ጥቁር ግሪንኮ የከፈትኩበት በአስራ አንድ ቤት ምን አልከኝ? ምን አልከኝ?
በአስራ አንድ ቤት የከፈትኩት ግሪንኮ ነበር እና አሀ።
ፒኖ- ፒኖ ጠፋችብኝ። አ፣
ሲመጣ ምን
ፒኖ ጠፋብኝ። ፒኖ ግሪንኮ።
ፓስወርድ?
አዎ ኦኬ አራት ከጠፋበት ፎርጋት አዎ፣ አዎ።
ፓስወርድ የሚል አለ። ሎግ የምትልበት ቦታ ላይ ከስር forgot password የሚል button አለ። እሱን ስትነቀው አዎ፣ ስልክ የምትሞላበትን ያመጣል። የያዝከውን ስልክ እዛው የቤስት ቤት ቁጥሩ ማለት ነው።
አዎ።
እሱን ትሞላለህ። ወደዛ ቁጥር ይላክልሃል።
እኮ የቤት ቤት ቁጥሩ one time አይጠፋብን እኮ password እህ የቤት የቤት ቤት ቁጥሩ አለ አይደለ?
አዎ እሷን የጠፋችብን። አ።
የቤስት ቤት ቁጥር ማለት ነው።
እንትኑ- user name ህ ማለት ነው። user name ህ ላይ አይደል? user name የሚለው ላይ አይደል? ስልክ የምትሞላው
አዎ እሱ አይመጣ። አዎ አዎ እሱን ነው የምትሞላው ነው። አሁን forgot password ብለህ አዎ።
መሙያ ያመጣልሃል፣ box ያመጣልሃል። እዛ ላይ ስልክህን ትሞላለህ። የቤስት ቤት user name ህም ስልክህም ተመሳሳይ ነው።
okay አዎ አ እሱን ነው የምትሞላው። ከዛ እዛው የያዝከው ስልክህም እ፣ እጅ ላይ የያዝከውም ስልክ እሱ አ።
መሆን አለ- መኖር አለበት።
እኮ ምክንያቱም ነው።
የሚላከው ወደዛ ነው። እሱን አዎ ይልክልሃል። የላከልህን password እንደ password ኡ እንደ አዲሱ password መጠቀም ኦኬ ትችላለህ ማለት ነው።
okay። ምን የሚለው ላይ እንትን ላይ እንትን ላይ ገብቼ ማለት ነው።
forgot password እዛው ላይ
እሺ እሺ።